ሄሎ
ሄሎ ጤና ይስጥልኝ
አለን እግዚአብሔር ይመስገን።
ምን ልታዘዝ?
አይ የሆነ ዶክተር እዚህ ላይ ሞክሮ እ? እ? እ?
የሆነ ዶክተር እዚህ ላይ ሞክሮ
ቴሌቪዥን ሎተሪ አይደለም። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና መረጃ ይመጣል። ሎተሪ ቴሌቪዥን።
እሺ ከዛ በኋላ ከዛ ሰባት ቁጥር ተጭነው አማርኛ አድርጉት፣ ሶስት ቁጥር ለመጫወት የሚል ይመጣል።
አ አ- አ- ጥያቄና መልስና እድሉን ይሞክሩ የሚል አለ። ጥያቄና መልስ በኮይን የእድል ጨዋታ ደግሞ በትኬት ይጠቀሙ።
እሺ አመሰግናለሁ።